hello
ወይ ሄሎ፣ ይሰማል?
ይሰማኛል?
ቆይ አንድ- ሄሎ
አይ አንድ አንድ ልነግርህ ነው።
ምን አልሽ? መቶ ብር ነው።
መቶ ብር ነው አይደል?
አዎ ባለ መቶ ብር እም። እኮ ወደ account እኮ ተመልሷል መቶ ብሩ ታዲያ።
ተመልሷል።
አዎ።
እንደዛ ከሆነማ ሰላም አለው።
አይ cancel ስታደርግማ ይመለሳል እኮ እንዳልኩ ነው። የቆረጥከው ትኬት ብር አ- የቆረጥክበትን ከ account ላይ ይቀንሰው መልሶ ያስገባልሃል።
በቃ እንደዛ ከሆነ አሪፍ ነው። አይ እኔ ያልመስል ያልመለሰ መስሎኝ ነበረ።
አይ መልሷል።
አይ፣ እንደዛ ከሆነ ጥሩ ነው። በዚህ ሻ እኔ የምልሽ እሺ
እንዴ ነው ነው የተወርኩ ግን
ምን ሆነ? ምን አስቸገራችሁ?
ራሱ ሰሞኑ እኮ ኔትወርክ እየሰራ አይደለም ጭራሽ። እኛ social base እ ምንም ሊሰራልኝ አልቻለም ጭራሽ። loading ያለ በቃ ቁጭ ነው እንጂ ብለው
Okay። አይ የከኔትወርክ እንዳይሆን እንጂ እኛ ጋር system ምናምን እኮ በስነ ስርዓት እየሰራ ነው። ሌላ ቦታ ጠዋት አዎ ደህና ደህና ነበረ። እኛ ጋር ደግሞ ሌሎችም አሉ እነሱም እየጠየቁ ነበሩ። አጋጣሚ ላይ እየደወሉኝ እየጠየቁኝ አይኔ ጋርም እየሰራ አይደለም እያልኳቸው ነበር።
አይ አይ ኧረ ይሰራል።
እዛ- ከ system ብልሽት ቢሆን ሁሉም ቦታ ይሆን ነበረ።
ኧረ ምንም ኔትወርክ ችግር ነው የለውም።
የሚሆነው።
የኔትወርክ ነው አዎ
እና ኔትወርክ ወይም በ customer ስልክ ላይ ለምሳሌ አሁን በ data ነው እነሱ ብዙ ጊዜ የሚጠቀሙት። በ data ላይ መስራት ነበረበት። በ data ሁላ እየሰራ አይደለም ምንድን ነው የሚያደርገው?
ጭራሽ loading ብቻ ነው እንጂ አያመጣም። option ኖችን አያመጣም። ያስቸግረው ምንድን ነው የሚጠቀሙት እነሱ?
አሁን አይ የምጠቀሙት አሁን አይ አንዳንዴ ስልኩ ቢቆፍሩ- ስልኩ ስልኩ የእናንተ an- Android ነው የምጠቀሙት።
A- Android ነው።
አዎ Android ነው majority Android ይጠቀማል።
Okay አይ አንዳንዴ ከሱም ሊሆን ይችላል እና አ እንትን በለው እ፣ በቃ እስኪ አሁን እንደዛ ያጋጠመ ካለ ወይ screenshot ምናምን አድርግና ላክልን ወዲያው።
ምኑን ልላክ?
ስክሪንሾት እኔ አድርገው ላከው።
እ- እኔ ዲስኩን አይ no አረ የሚያሳየችውን የእነሱ ስልካቸው ላይ የሚያሳየውን ነው እንጂ
እሺ እሺ፣ እልክልሻለሁ ችግር እ፣ የለም።
እንደዛ አድርግና ላከውና ከዛ check እናስደርጋለን።
እሺ እሺ፣ እሺ እሺ thank you፣ thank you።
እሺ እሺ እሺ ከም-
ወይ ልጄ